ጤና ይስጥልኝ ጥሪ ማዕከል አዎ ሰላም ነው።
ሰላም እንዴት ነው?
የበረራ እንትን ለማወቅ ነበረ።
ምን አሉኝ?
የበረራ ጊዜ ለማወቅ ነበር።
Okay ትኬት ቆርጧል?
What
ምዝገባ ለማድረግ ነው ወይስ ምንድን ነው የፈለጉት?
ማወቅ ብሩን ለማወቅ እሺ ፈልጌ እሺ። ወዴት ነው በረራው?
ጆርዳን
ጆርዳን አማን ጆርዳን አማን አዎ።
አማን። እሺ ለመቼ ነው የፈለጉት?
ለዛሬ ወር ለዛሬ መሄጃ ብቻ ነው?
ለዛሬ ሳይሆን ለወር ለዛሬ ወር፣ Okay።
ከወር በኋላ ማለት ያ እሺ ደርሶ መልስ ነው መሄጃ ብቻ ነው የፈለጉት?
Okay አይ መሄጃ ብቻ ሰራልኝ ከዛ ደርሶ መልስም